Eh, un DJ de... Cos, Hello?
Cosmo DJ.
ሄሎ ሄሎ ጤና ይስጥልኝ ቤት ቤት ኮቱ ኢምብራል ያስገብተናል።
እ የምን ኮድ ነበረ?
አ ኮድ አ፣ ታሪክ ምናምን ላፍ ያለው ነበር ቅድም እህ ምን አልከኝ?
ሁለት መቶ ሁለት መቶ ተሳስተናል። የሆነ ቦታ ቦ- ገባ ሌላ ቦታ በቮቸር እዙ አድርገ ነው አ በ- ወደ ቤት ላይ መለስ
እህ እህ እህ።
ወደ ቤስት ቤት
እ ለመመለስ ፈልገ ነው።
አ ሌላ አካውንት ገባ
እስኪ አንድ የቤስት ቤት ስልክ ቁጥር ንገረኝና ቼክ ላድርግ። የደወልክበት ነው ቁጥሩ? ቤስት ቤት ስልክ ቁጥር የደወልክበት ነው?
አም- ከና ከቤስት ቤት ከትኩለ እ፣ እሺ ቁሶ በ message ልላክ ምኑን ነው የምትልክልኝ?
አ፣ ይሄ ነው ይሄ ነው ቤስት ቤት እሺ deposit ነው withdraw ነው? እስኪ ቀስ ብለህ አስረዳኝ። አ- አንዴ አስረዳኝ እስኪ deposit ነው withdraw ነው?
አይ ቤስት ቤት ላይ ነበር ቢሮ ሁለት መቶ እኮ ወዴት ነው የላከው?
ከዛ ወደ ሌላ account ገባ።
okay withdraw አድርገ ማለት ነው አይደለ?
አ withdraw አድርገናል ነው ቁጥር በሌላ ተሳስተ account ነው?
ገባ። እ ቁጥር ተሳስተ ነው?
አ ተሳስተናል።
ስንት ብር ወደ ነው?
ቦታ ሁለት መቶ
መቼ ነው ቀኑ?
አሁን ዛሬ ዛሬ እሺ ጠብቀኝ እስኪ አንዴ።
ሶማንትማ